ጤና ይስጥልኝ ቢጂአይ ኢትዮጵያ ኤደን ነኝ። እባክዎ ምን ልርዳዎ?
ሄሎ ሄሎ ሰላም እናት፣ እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነሽ?
አክሲዮን እየሸጣችሁ ነው የሚባል ነገር ሰምቼ ነበር።
ስለደወሉ እናመሰግናለን። ደንበኛችን አክሲዮን እየሸጣችሁ ነው የሚባል ወሬ ነው የሰሙት።
አዎ እየተሸጠ ነው።
አይ የተሳሳተ መረጃ ነው የደረሱት። በአሁኑ ሰዓት ምንም አይነት አክሲዮን ቢጂአይ እየሸጠ አይደለም።
እርግጠኛ ነሽ?
አዎ
እሺ፣ እሺ።
እሺ፣ ያመሰግናሉ። ሌላ የሚረዳውት ነገር አለ?
አይ የለም።
ስለደወሉ እናመሰግናለን። መልካም ቀን።